ሰላም ጤና
አብረው ይስጥልን የኔ እመቤት። ገልብጠን ነበር አካውንታችን ላይ ነው።
ምንድን ነበር የገለበጣችሁት?
ከቤት ከዚህ ከቤት ቤት ወደ አካውንት
በዚህ ስልክ ነው? ስንት ብር ነው?
ስድስት መቶ ብር ትልክልኛለች ቴሌግራም ወይ አንድ ቆይ ገና እየጠጣን ነው እንዴ? ማ አላልኩም።
ስድስት መቶ ብር ነው ያልከኝ?
አዎ ወደ ወርቅነህ ደመቀ ቸኮ አዎ አንድ ሺ ሰላሳ አንድ ሀምሳ ስምንት ዜሮ ስድስት አንድ ዘጠና ስምንት አዎ፣ ገብቷል።
አመሰግናለሁ።
መልካም